સરસ નીકળ્યું. હિલો હિલો Hilo, hilo.
ወዬ ምን ካንሰል સરસ ነው የምትሰጡት እ?
እሺ ም- እሺ፣ ካንሰል አደረገብኝ። አታደርጉ ማነህ ብሎ ደርጓል።
ማነህ ቶም- ቶማስ ቶማስ እሺ ምንድን ነበረ
ከጂ በርገር ነበረ። ከጂ
እሺ
በርገር ነበር። አልፈልግም አለ።
customer አሳውቃል አሳውቂያለሁ። አዎ ሚኪ ለማን የለም?
አሳወቅ
ለ- ለሚኪ አሳውቂያለሁ። ለሚኪ ደውሎለት ነበር customer ኡ
እኮ እኔ እኮ የጠየቅኩ ዜሮ አንድ አንድ ደውል አሳውቃል ቶማስ
ዜሮ አንድ አንድማ ልደውል ስል ሚኪ የሚባለው ችግር የለም እኔ ጨርስላለሁ ከ customer ጋር ያለው አለኝ። ከዛ ተውኩት። አሁን ነው የምደውልላችሁ።
order ነበሩን ንገረኝ እስኪ
እ፣ ሀያ አምስት አስራ ስንት ሀያ አምስት አስራ አራት ሀያ አምስት አስራ አራት ቶማስ አሁን ይህ ሰዓት ከወጣ አንተ ላይ complete እንደሚባል እወቅ እንደዚህ አይነት ችግር እ?
ሲያጋጥምህ እኮ ዜሮ አንድ አንድ ነው መደወል የነበረብህ
እሱ እኮ ነው ጨርስላለሁ ስላለኝ
እኮ እኛ ጋር መደወል ነበርባ። እኛ ጋር አሁን ያለ- ያልተጻፈ ነገር እንደዚህ
እሱ ነው አንድ ያቆየኝ።
ሰዓት ከሀያ አራቱ ነው customer አልፈልግም ነው ያለ ቶማስ።
አዎ ከሀያ አራት በአርባ ስልሳ customer ላይ አ፣ ቦታ የቶማስ ኮንዶሚኒየም ላይ ጨርሰዋል አንተ?
እ እ
እሺ ይደወልልሃል እያሉ ነው ቶማስ።
እሺ እሺ
ሰሊ ልጻፋ አንድ ሰዓት ከምናምኑ ነው እና ለሚኪ ነገር